Mm.
ሄሎ
ሄሎ
ሄሎ ሄሎ ሄሎ፣ ሰላም ነው?
አለን አለን።
አለን አለን። ኢዮስያስ ነህ?
አዎ ከቤስት ጌምስ ነው የምደውልልህ።
እሺ።
የሆነ account ልከልህ ነበር አዲስ ከፍተህ።
አዎ አዎ እንትን ቤስት ጌምስን join አድርገሃል? join አድርግበት እስኪ።
እ፣ አርጌው ነበር መቼ ነው እ- ያደረግከው?
ማታ NWA በሚል አዲሱን እ፣ ዛሬ ነው ያደረግህ? ትናንት ማታ ማታ ነው ያደረግከው?
ትናንትና በኮዷ join አድርጌዋለሁ እስኪ Best Games ላይ
እ፣ መቶልኝ ነበር።
እ፣ እስቲ አልመጣልኝም። እስኪ check ታደርገዋለህ እንደገና። የሆነ አዲስ የገቡት ላይ አንተ list ኡ ሁለት ልጆች ናቸው ያሉበት። የአንተ account የለም። እስኪ check ታደርገዋለህ እንደገና።
ማለት በቃ እሺ፣ አረገዋለሁ አረገዋለሁ።
እሺ፣ እሺ፣ thank you።
እሺ